ጤና ይስጥልኝ። ቤት ዲቦራ ነኝ። የባካው የምንረዳው?
ጤና ይስጥልኝ። እስኪ ቲኬት ቁጥር አስር ኮድ ንገረኝ።
እሺ
አስራ ሶስት ዜሮ አራት እሺ
አስራ ሁለት አስራ ስምንት አስራ ሁለት አስራ ስምንት እሺ እሺ ሶስት ጨዋታ ነው እሺ የተጠቃብህ ለዛ ተመላሽ አይኖረውም።
ያ እንግዲህ ሌላ አንድ ነገር እስኪ ዛለ መቁረጥ ብዬ ነው።
እሺ የትናንት ንገረኝ።
መቁጠር እሺ እሺ አስራ ሶስት አስራ ስምንት እሺ
ዜሮ አምስት ዘጠና አራት
እሺ ሌላ?
የሀያ ሶስት ነው። አቤት እሺ፣ አቤት ያ እ፣ የዛሬ ጨዋታዎች አሉ። ከትላንቱ አራ- አምስቱ ልክ ናቸው። እ፣ አል- አሊ አልፈዋል።
ታጅ ጄዳ ከአልሬድ የሚለው ግን እሱ ወድቋል። እሺ lost ነው። አንድ ነው?
ጨዋታ አልቆብሃል እስካሁን ባለው ማለት ነው። ሌሎቹ የዛሬ ናቸው። አዎ ወድቋል አንዱ አለ አዎ ሌ- ልክ እ? እ?
አንተ አል ኢታድ የሚለው ያሸንፋል ነበር ያልከው፣ አዎ አዎ ግን ትክክል አንድ ነህ።
ለሶስት ነው ያለቀው ጨዋታው። ተሸንፏል። እሺ አንድ ለሶስት አንድ- ተሸንፏል። ለዛ ነው። እሺ